ሄሎ አለን ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
ደህና እግዚአብሔር ይመስገን። ምንድን ነው ወደ ስኮርቤት ከቴሌ ብር ወደ ስኮርቤት deposit ለማስቀመጥ እንቢ አለን። እንዴት አድርገን እንጫወት?
በምንድን ነበረ
ከቴሌ ብር እኮ አ- በምንድን ነበረ ያረከው?
በ- ወደ ስኮርቤት deposit ማለት ነው።
አ፣ እሺ በቻፓ ነው ሳንቲፔ?
በ- በቻፓ በቻፓ ሞከርኩ እንቢ አለ በሳንቲፔ ሞክረው እስኪ እ?
በሳ- በሳንቲፔ ሞክረው። የቻፓ በሳንቲም?
ትንሽ እያስቸገረ ነው። በሳንቲፔ ሞክረው።
ሳንቲም ቤት አ፣ ሳንቲም ፔ የሚል አለ አይደል? አማራጭ voucher፣ ቻፓ እና ሳንቲም ፔ አይደል የሚለው?
አ አንተ በቻ በሳንቲም ፔ ሞክረው። እሺ፣ እሺ እሺ እናመሰግናለን ስለደወልሽ። መልካም ቀን።
እሺ